Hello ጤና ይስጥልኝ ቤተሰብ bet ራሄል ነኝ። በምን ልርዳዎ?
ትናንትና ቲኬት የቆረጥኩ ነበረኝ እና የትናንትናውን ጨዋታ እሺ
የአሁን history ዎችን ለማየት ስገባ አላሳየኝም እንዳለ hide አድርጓቸዋል።
እያሳየህ አይደለም? እሺ screenshot አድርገህ ትልክልኛለህ?
ምን ላድርግ? ምን ልላክ?
history ላይ ግባና Okay
My Bets ላይ ገብተህ screenshot አድርገህ ላክልኝ። እሺ ባላሳየህም ያ- ያለውን ነገር ማለት ነው።
ቁጥሯን ምናምን ነገር ልላክልሽ?
አዎ screenshot አድርገው My Bets ላይ ስትገባ screenshot Okay።
አድርገህ ላክልኝ ቴሌግራም ላይ እሺ። check ላድርግልህ።
Okay እሺ።